hello ሄዳ አቤት።
ስደውልልህ በስልሳ ቤቱ አታነሳው።
እሺ ምን አልሽኝ?
በስልሳ ቤቱ ስደውልልህ አታነሳውም። መሐመድ ኧረ ስልስ- ስልስ- ይሄ ነው እኮ ስልኩ አሁን የደወልሽበት ነው።
ዜሮ ዘጠኝ ስልሳ ስልሳ ላይ ደውዬልህ አታነሳ።
ኧረ አይደለም ዜሮ ዘጠኝ ዜሮ ስልሳ አንድ ዘጠና ስምንት ሀምሳ ሁለት ይሄ ነው ስልኬ፣ ሌላ የለኝም።
አይ እኔ ደውዬልህ በቢሮ እ- እሺ ስልክ እሺ ደወለ።
እሺ እሺ ተከፍሏል። እሺ እሺ አልቋል። ንግድ ከፈለስ?
ፈቃድና የሰጠኑት መረካከቢያ ፎርም አለ አይደለ?
አዎ አዎ አታስባ። አይዞህ።
ስሞትን የጻፉበት የፈረሙበት ምን አለ?
አዎ ማሊ ከፍል ፎርሙንና ንግድ ፈቃዱ ክፍያ transfer ነው የሚያደርጉልን አንድ ሺ አንድ መቶ ዘጠና ብር።
ፊት ለፊት አለ።
እዛው አጠገብሽ transfer አደርጋለሁ እንትን ትይልኛለሽ፣ ችግር የለም።
በቃ እሺ እሺ እመጣለሁ። እሺ። ሰኞ እመጣለሁ። ዛሬ ግን ከሰዓት ከሰዓት ትዘጋላችኋ።
አዎ አዎ እንደዚህ ነው።
ስለዚህ ሰኞ ልምጣ ጠዋት።
እሺ እሺ እሺ አመሰግናለሁ። እሺ።
በቅድሚያ ካልከፈልክ በስተቀር አልጠጣም።